ጤና ይስጥልኝ አልኩ።
ብርስት ላይ ሰላም ነው። ያ ኩክ ብር ላይ ቴሌ ብር ላይ ማለት ነው።
እሺ ወደ ኩክ ብር ያስተላለፉ ዘጠና አምስት ብር ቆርጦብኝ።
ከቴሌ ብር ወደ ኪዊክ ብር አዎ
እሺ። አስመዝግበው ነበር እኛ ጋር ደውለው ለመያዝ እ አስመዝግበው ነበር እኛ ጋር ደውለው።
አልደወልኩም።
እሺ። በዚህ ስልክ ቁጥር ነው ቴሌ ብር የሚጠቀሙት ለመያዝ?
በራሴ ቁጥር አዎ። በዚህ በሀያ ሶስት በዚህ በደወሉበት።
አዎ አዎ እሺ። ስንት ብር ነው ያለው?
ዘጠና አምስት ብር አንዴ አምሳ አስገባው አንዴ አርባ አምስት አስገባው ሁለት መሰለህ።
ስንት ስንት አለኝ? ይቅርታ አጠቃላይ ዘጠና ብር ነው።
አርባ አምስት እና ዘጠና አምሳ አርባ አምስት እና አምሳ አዎ
መቼ ነው ለመያዝ?
አንድ ሶስት አራት ቀን ይሆናል።
ምን አሉኝ? ይቅርታ ሶስት አራት ቀን ይሆናል።
ሶስት አራት ቀን ይሆነዋል። ቀኑን አዎ።
ያስታውሱታል? ቀኑ በትክክል ስለሚያስፈልገን ለመያዝ
ሮብ ነው ሮብ ሮብ። እሺ። ስሞትን ማን ልበል ዚያድ ማን አሉኝ?
ዚያድ ዚያድ ያዝ አዎ
ያዝ ማን ነው ደንበኛችን? ድምፆስ በጣም ስለራቀ ነው ደንበኛችን።
ዲኖ ያዝ ማን ነው?
ዲኖ
ጊኖ አዎ ዲኖ ጂኖ።
አዎ
እሺ፣ ደንበኛችን በምነግሮ ስልክ ቁጥር በቴሌግራም screenshot ኡን አንስተው እሺ፣ ስንት ነው?
ይላኩልኝ። ከቴሌግራም እ ያስገቡበትን text message እሺ።
ገብቶሎታል አይደል?
message አላየሁት አልገባም።
text message አልገባለትም ከቴሌብር መቆረጡ የሚያሳይ
አሁን አልደረሰኝም።
እ ያው ያኔ ሲያስተላልፉ የደረሱት ማለት ነው።
እዛኔማ ቆርጦ አላውቅም።
አዎ እሱን መልእክት በ screenshot አንስተው በምነግሩት ስልክ ቁጥር ይላኩልን።
እዛኔ የቆረጠው
አዎ text message ላይ ቢገቡ ያገኙታል። ከቴሌብር የተላከሎትን ሜሴጅ
ኦኬ ይኖራል message ኡ።
አዎ ካልሆነ application ኑ ካሉት እሱ ላይ ማግኘት ይችላሉ።
የትኛው ቁጥር ነው የምልከው?
እ ልንገሩት ዜሮ ዘጠኝ ዘጠና ሁለት ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሃምሳ አምስት አዎ እሺ እሺ thank you።
እሺ ደህናች ሌላ ምረዳውት ነገር አለ?
አይ የለም አመሰግናለሁ።
ስለደወሉ ነው። አመሰግናለሁ። አገልግሎት ላይ ያሉትን ሀሳብ አስተያየት የምሰሙትን ጥቆማ ላስቀምጥ። መልካም ቀን።
እሺ።
ስሞትና